ጤና ይስጥልኝ።
እንዴት ነሽ? እስኪ በ earphone አድርጊ በ earphone በ headset ማለት እንኪ አዎ የኔ ችግር headset hello ጤና ይስጥልኝ አብሮሽ ምን ይሰማል?
ይሰማሻል ተሰማሽ አዎ እሺ ዝጊውና ቆይ በዚህ ልክፈት